મને ડિસ્મિસ કરી છે એ લોકો
હેલો હેલો
આવેશ આવેશ સમાર એક સમય
હા አንተነህ ቀደም ከአንድ ሰዓት አንድ ሁለት ሰዓት ይሆናል እሺ ሀያ አምስት ሺህ ብር አፕሩቭ ሆኖ ነበር ወደ እኔ አካውንት ዊዝድሮ ዊዝድሮ አድርጌ እሺ በእናንተ አፕሩቭ ሆኖ ነበር ግን አልገባም ወደ አካውንት ወደ ይገባል ብሎ ነበር። ምን ይቆያል እ እሺ የቤት ቤት ቁጥር አሁን የደወልክበት ነው አ
ዛሬ ነው
አዎ ዛሬ ነው
ስንት ሰዓት ላይ ነው approve ያስደረግከው
አንድ ከአንድ ሰዓት ምናምን በፊት ነው
normally በቻፓ ስለሆነ የሞከርከው እ አንድ ሁለት ሰዓት ይፈጃል። ግን ዝም ብዬ inform ላደርጋቸውና ለቻፓዎች
አ ግን አካውንት ነው ያልኩት አ- የባንክ አካውንት ነው አዋሽ አዎ የአዋሽ እ አዎ።
ዜሮ አስራ ሶስት ሀያ አስራ ሁለት ሰላሳ ሁለት ሰማንያ አራት ስምንት አስር
ምኑ አካውንቱ አዎ ያስገባው ማለት ነው።
Ah, ¿dónde vamos? ¿Dónde está? ዜሮ አንድ ሰላሳ ሁለት ዜሮ አንድ ሰላሳ ሁለት
ዜሮ አንድ ሀያ ሶስት እሺ
ሀያ ስምንት አርባ ስምንት እሺ መቶ
እ መቶ አይደለም ያስገባው አስር ነው መጨረሻው።
አስር ነው አዎ ዜሮ እዛ ላይ አንድ እንግዲህ ታይ- ሰላሳ እ።
ሁለት ዜሮ አንድ ሀያ ሶስት ሀያ ስምንት አርባ ስምንት አስር ነው ያስገባው።
ኦ ታዲያ አ፣ እና እንዴት ነው የሚሆነው አስር መቶ ነበር እሱ እም፣ እስኪ ቻፓዎችን አናግራቸው።
ማንን ቻፓዎችን አናግራቸው። እነሱ እኛ already እንትን ስለተባለ
አዎ እ፣ መመለስ አንችልም። እስኪ ቻፓ ሀብቴ ምንድን ነው ቁጥራቸው የእነሱ?
ዜሮ ዘጠኝ
አንድ እሺ። ዜሮ ዘጠኝ
ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት
እዚህ ላይ ደውልላቸው። እምቢ ካ- ካላነሳ ካሉ ቴሌግራም ላይ አዋራቸው።
እሺ
እሺ